አድርገዋለን።
ሄሎ hello ጤና ይስጥልኝ።
ሰላም ነው።
ሰላም ከቺፕቺፕ ነበር የምደውልዎት።
እሺ complain ነበሩት?
አ- አ- በእኔ ስልክ በቴሌ ብር ሌላ ነበር ያዘዘው እና እሺ ተመላሽ እንዲደረግለት ቆይቷል። ካዘዘ ግን ገንዘቡ ገቢ አልሆነለትም።
ማን ነበረ?
እ፣ አለም ሰገድ
አለም ሰገድ እ፣ order አድርጎ ነው?
አ order አድርጎ በፈለገው ቀን አልደረሰለትም ነበር እና order ኡን cancel አድርጎታል።
እሺ እስቲ ስልክ ቁጥሩን ይነግሩኛል?
ልንገርሽ አዎ
ዜሮ ዘጠኝ አስር እሺ ሀምሳ ስምንት እሺ
ሰላሳ ሶስት አስራ ሰባት ሰላሳ ሶስት አስራ ሰባት አ
order ኡ complete ሆኗል አይደለ?
ሆኗል ግን ያው በእሱ በፈለገው ቀን ስላልደረሰለት ነው። ለፕሮግራም ነበር የፈለገው እና እም፣ እሱን void አድርጎ ሌላ እንትን ብሏል።
ስንት item ነበረ? ቀኑን ያስታውሱት?
ቀኑ ቀኑ አርብ ዕለት መሰለኝ። item ኦቹ ደግሞ አንድ ሁለት ሶስት አራት ድንች፣ ሽንኩርት፣ ቲማቲምና ካሮት
okay ድንች፣ ሽንኩርት፣ ቲማቲምና ቲማቲምና ካሮት።
ካሮት አ ብዛቱን ይሄን ልንገርሽ አሁን ሁሉንም አልተቀበለም?
ምንም የተቀበለው የለማ እም፣ በሀያ አራት ማለት ነው።
አርብ በሀያ አራት አራተኛው ወር ላይ ነው ወይስ ኧረ አይደለም እ፣ አድሚን አሁን እሱ አርብ ነበር?
አድሚን ያሬድ የሚል ነው።
ኦኬ አርብ ላይ ነው።
አ የግሩፑን ክሬት ያደረገው ያሬድ
እ፣ ያሬ check አድርገውታል፣ አልተቀበለም order።
አልቀበለማ።
ስለዚህ አሁን ይሄ እነዚህ አራት item ኦች ሁሉንም አልተቀበሉም ማለት ነው።
አልተቀበሉማ።
okay እሺ ላገ- ልጁ አለ አጠገቤ ወይ ላገናኝሽ።
እሺ
እሺ።
hello ጤና ይስጥልኝ።
አብሮ ይስጥልን። እንዴት ናቸው?
እ፣ ሰላም ከዚህ በፊት ደውሎ አሳውቀውናል።
አዎ በጣም በተደጋጋሚ እስኪ ታክተን
ኦኬ ስለዚህ አሁን ያሬድም ኦርደሩን አልተቀበለም ማለት ነው።
ሁላችን ካሳም እኔም አልፈቀደባል አልተቀበልንም።
አ፣ ተመልሷል።
ኦኬ እሺ
እሺ እሺ ቼክ አድርግ ሪፈንድ እናደርጋለን። ይቅርታ በጣም ለእያንዳንዳችሁ ነው። ሪፍ- እ፣ ለያሬድ ነው ግን አጠቃላይ refund የሚደረገው እሱ admin ስለሆነ
admin ኡ ለእሱ ነው refund የምናደርገው በላይ ነው። እሺ ችግር የሁላችሁ።
ቴሌብሩ የተከፈለው በዚህ ነበር፣ ግን ችግር የለም። በቃ ለያሬድ እንትን refund አድርጉት።
እሺ እሺ እሺ እሺ መልካም ቀን